ይመስለኝ ያስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። እንዴት ዋልክ?
ይሄ ወጊሻ ክላስ አጋጣሚ ክላግሮኝ ነበር። አሁን ነበር የመጣሁት እና
እሺ መጀመር ፈልጌ ነበር። በአካል የት የሚከፍለው ቆይ አንዴ ጠብቁኝ። ሄሎ ሄሎ
ሄሎ።
ሄሎ፣ አቤት፣ እየሰማሁሽ ነው።
እሺ አንዴ አንዴ ይቅርታ። እሺ እሺ ይቻላል።
እየታሰበ ነው የሚለው እስቲ እ፣ መመዝገብ እች- እ፣ መመዝገብ እችላለሁ አሁን ስምን ትነግረኝና
okay። አይ በ- በአካል- በአካል ሄጄ ነው የምሸ- የምከፍልሽ። አበበች አበበች ነው አበበች።
አበበች ካሳይ sister ነው
እሺ አበበች ካሳይ
ካሳይ።
አዎ
እሺ አበበች ካሳይ ብቻ ናት? ሌላ ሰው አለ?
አ ሌላ እኔ ያለውና እሺ ስምህን
እኔ ተመዝግቤ ነበር እኔን ማለት ነው። ግን አጋጣሚ ተማሪ ነኝ እና ብር አንደኛ ግማሽ ከፍዬ ግማሽ ቆይቼ መስሎሻል እንዴ?
አይ ክፍያ አንዴ ነው የሚጠቀመው።
በቃ እሷ በቃ ለእሷ ይሆንሽ።
እሺ ስለዚህ እ፣ መመዝገባችን ነው።
አ እሷ መመዝገብ ፈልጋ ነው አ ለእሷ
እሺ እሺ።